ሄሎ ሄሎ ሰላም ጤና ይስጥልን ቤስት ቤት አይ ቤቲንግ ቆርጠን አልፎልን ነበር፣ ግን ነጭ ነው እንዳለ እንድለቅ ይለም ፓሸሪ ኮዷን ትነግረኛለህ?
14 14 አስራ አራት
23 ሀያ ሶስት 33 ሰላሳ ሶስት 00
እሺ እም፣ እሺ postponed የሆነ ጨዋታ ነበረው አይደል?
አዎ የተሰረዘ ነበር።
አዎ ሀያ አራት ሰዓት አልሞላውም አይደል? ዊጋን እ፣ የሚለው አዎ ካለፈው 24 ሰዓት ውስጥ ሀያ አራት ሰዓት ልክ ሲያልፈው እነሱ void ይሆናሉ። ሁለት ጨዋታ አለ ከእንትን የሆነ postponed
አ 24 24 እነሱ ሰዓት በኋላ void የሆኑና እሺ
ከዛ ይታረቃሉ።